ጤና ይስጥልኝ ሄሎ support ነው። እባክዎ ምን ልርዳዎ?
ሰላም ነው?
እግዚአብሔር ይመስገን።
እንትን ልጠይቅሽ ፈልጌ ነው። የ deposit እና withdraw ስታደርግ የምጠቀምበት agent የ HelloCash Lion ብቻ ነው እንዴ?
deposit ለማድረግ ነው?
deposit ኡም withdraw ውም ለማድረግ አሁን የሚመጡ እንትኑ ሁለት ብቻ ናቸው። branch ኡ እና HelloCash Lion ይላል።
እርስዎ ምንድን ነው withdraw ነው deposit ነው ማድረግ የፈለጉት?
deposit deposit ከሆነ technical ችግር አጋጥሞናል ይሰራል። በትዕግስት ይጠብቁ።
okay ይስተካከላል አይደል?
አዎ
እሺ እሺ